Hello ይቆራረጣል ስልኩ።
እሺ አሁን አይሰማም?
አሁን ይሰማኛል። ፍሊንትስቶን ነው።
አዎ ልክ ነው። ምን ልርዳዎት?
ቢሮአችሁ የቱ ጋር ነው? እዚህ ዘ- ወሎ ሰፈር መጥተን ለቃችኋል አሉ።
አዎ እ ቦሌ ይቀርቦታል። እንደዛ ከሆነ ቦሌ ምኑ ጋር?
ኮሪያ እንትን ሀያት ሆስፒታልን ያውቁታል?
አዎ እዛ ጋር ሲደርሱ ይደውሉልን። ስሞትን ሀያት ማን ልበል ሆስፒታል ይቅርታ።
እ?
ስሞትን ማን ልበል።
ሳምሶን።
Okay ቤት ለመግዛት መጥተው ነው?
አዎ Okay እ ሀያት ሆስፒታልን ያውቁታል አይደለ?
አዎ ከዛ እዛ ጋር ሲደርሱ ይደውሉልን። ከዛ እ ዘሀብ ሆቴል አለ፣ እዛ ፊት ለፊት ነው ያለ ነው።
እሺ፣ እዛ ስደርስ እደውላለሁ።
እሺ እሺ።
ማን ልበል?
ይቅርታ እንዴ ማስታወቂያችንን ከምን ሰምተው ነው?
እ?
ማስታወቂያችንን ከምን ሰምተው ነው?
አይ ማን ያው ቴሌቪዥንም አለ ሰውም አለ ብዙ ነገር አለ።
በረከት እባላለሁ። እ ስልኮትን አስተላልፍሎታለሁ። እዛ ሲደርሱ ይደውሉልኝ።
እሺ።
እሺ